ጤና ይስጥልን።
አብሮ ይስጥልን አባት ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
አለን አለን። እንትን ፈልጌ ነበረ ማስታወቂያ ላይ ያየው ነበር እና መኪና ፈልግ ነበር እሺ ምን አይነት እና መኪና ነው የሚፈልገው?
እናንተ ጋር ደግሞ በጣም ብዙ አማራጭ እንዳለ ነው የሰማነው።
እሺ ምን አይነት መኪና?
ፎርድ
ፎርድ መኪና አለ። ፎርድ ነው የፈለጉት?
አ
እሺ ቁጥር ልስጥና ደውል ነው
እሺ
0967 ቆይ አንድ ዜሮ ዘጠኝ ስልሳ ሰባት
4477 አርባ አራት ሰባ ሰባ አዎ እሺ እዚህ ላይ ላውራው አዎ እዛ ላይ ደውሎ ያውራ። ምን ምን